ሰላም ጤና ይስጥልኝ። ችብችብ እንዴት ዋላችሁ?
እግዚአብሔር ይመስገን።
እሺ እርድ ነበር ትናንትና ዛሬ ይመጣል ተብሎ በር አልደረሰም።
ማህበረሰቦች ይቅርታ እ፣ ብዙ አየሁ። በዚህ ተመሳሳይ አዲስ ሻ-
ነው ብዙ ነው የሚለው
ያው ነው ቡዜ የምትይው በሱ ነው መሰለኝ። ያው ቡዜ ነው የሚለው አዎ፣ በዚህ በዚህ ቁጥር ቁጥር አሁን በደወር ነው።
አዎ
ቆይ እስኪ አንዴ ይቅርታ ጠብቁኝ። የተለያዩ አቅጣጫ እኮ ነው። እንዴት ይቅርታ፣ ሁለት ደቂቃ ይታገሱኛል። ልደውልዎት።
እሺ ይቻላል። ዛሬ እኮ ሌላ order መጥቶልኛል። እንትን ያልኩት ለምን እንደተረሳ ትናንት እኮ ተነጋግረን ነበር። ያው ቆይ፣ እሺ፣ ቆይ እስኪ አንዴ እንትን- ይቅርታ፣
እሺ፣ ልደውልዎት።
እሺ፣ እሺ እሺ